ጤና ይስጥልኝ ቤት ቤት አብሮ ይስጥልኝ። በቴሌ ብር እንጂ በሳፋሪኮምም አይቻልም እንደ withdraw እንትን ለማድረግ ምን ለማድረግ deposit አዎ ይቻላል። የሲ እ እ
እምቢ ብለዋል።
ምንድን ነው እምቢ ያለን? deposit ታደርግ አዎ deposit ለማድረግ ቴሌ ብር እና እ አቢሲኒያ ምናምን አለ።
አ እነሱ ሁሉ እምቢ ያሉኝ።
Okay ቁጥሩ ተመሳሳይ ነው።
የትኛው ቁጥሩ መመሳሰል አለበት። የሳፋሪኮሙም የቴሌ ብሩ ማለት ነው።
So አዲ አሁን በሳፋሪኮም እዛ ላይ ይላል።
እም በሳፋ- በሳፋሪኮም ሳይሆን ይኸውልህ ለምሳሌ ቴሌ ብር የከፈትከው በምን ቁጥር ነው?
ቴሌብር ሳይሆን ቴሌብር እንጂ ያን ሌላ አይቻልም። በሌላ ሲቢ ለጊዜው ተቋርጧል አሁን ላይ።
ኢቢ ተቆርጧል።
አዎ።
ያኛው አለ አ እኮ ማለት ተመሳሳይ መሆን አለበት እንትኑ የቤት ቤት ቁጥርህና deposit የምታደርግበት ቁጥር ተመሳሳይ መሆን ኤምፔሳ ኤምፔሳስ እኮ ይኸውልህ ትሰማኛለህ አዎ እ ቴሌብርም or ብቻ something ቴሌብርም ሲቢ ብርም ከሆነ እም።
ከቤት ቤት ቁጥሩ ጋር መመሳሰል አለበት እንጂ ይቻላል።
እይ፣ እሺ አመሰግናለሁ።
እሺ መልካም ምሽት።